ጤና ይስጥልን። ሚዲያ ኢትዮጵያ ፌኒክ ነኝ። ባኮ ምን ልርዳው?
ሰላም ነው?
ጤና ይስጥልን።
አብሮ ይስጥልን። ሰላም ናቸው?
እግዚአብሔር ይመስገን።
አለን። የእንትን የሜታ ዋጋ ጭማሪ አለው እንዴ? አንድ እንትን ለማወቅ ፈልገን ነበር።
ሜታ ቢራ ነው ወይስ ድራፍት?
ቢራው
እህም፣ የዋጋ ጭማሪ መጥቷል ወይ ነው?
አዎ፣ አይ እዚህ ከተማ ላይ ጭማሪ እየተደረገ እሱም ማረጋገጥ ፈልገን ነበር።
እሺ ደንበኛችን፣ እኛ ባለን መረጃ መሰረት ምንም ጭማሪ የለም። ምናልባት ግን እ፣ አጣርቼ መልሼ ልደውሉለት በዚሁ ስልክ።
ይቻላል።
እሺ፣ እሺ ደንበኛ፣ እሺ፣ ሌላ ምረዳው ነገር አለ?
አይ ምንም የለም።
እሺ ደንበኛችን፣ እሺ።
ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ ስታይ ከሚሰሙት በኋላ ያስቀምጡ።
እሺ፣ እሺ።